ጤና ይስጥልን ጭፍጭፍ እባክዎ ምንድን ነው?
ሽንኩርት ሄደን ነበር ማ- እስካሁን ግን ምንም መፍትሄ አላገኘንም። ነገ ስራ የለም አል- አልመጣም። እኛ የት አካባቢ ነው?
ሪቼ ቴሌ ጋራጅ ብለው
የት ቴሌ ጋራጅ ሪቼ ሪቼ አ
ቴሌ ጋራጅ። okay እሺ አ አ ወይ ሹፌሩ ይዞ ሹፌሩ ይዞ ወጥቶ ከሆነ ስልኩን ብትሰጠኝ ጥሩ ነው።
እሺ፣ ቆይ እሺ፣ አንዴ ጠብቁ።
እሺ
በሀያ ዘጠኝ order ያደረጉት
አያም
እሺ፣ ዜሮ ዘጠኝ አስራ ሶስት ዜሮ ዘጠኝ አስራ ሶስት ሰማንያ ስምንት ሰማንያ ስምንት አርባ ስድስት አስራ ሁለት አርባ ስድስት አስራ ሁለት እኔ አይደለም አለች። አንድ ሴት ነችና አይመለከተኝም እንዳትደውል ብላ ዘጋች።
okay ሪቼ ቴሌ ነው ያሉት አይደለ?
አዎ በቃ እሺ፣ እኛ እናሳውቅበታለን።
እኔ አይደለሁም ብላ እንትን ብላችሁ እንትን እኛ ቁጭ ብላ እየጠበቅን ነው። ከቢሮ ወጥተን ነገ ላይ ስራ ስለሌለን እኛ ደግሞ ሩቅ ነው የምንሄደው አገ- ገምሽ ማለት ነው።
ይቅርታ፣ እሺ፣ እኛ እናሳውቅበታለን። ትንሽ ይታገሱ ደንበኛችን።
እሺ እንጠብቀሽ። እሺ እሺ እሺ